በምድሪያ ጸደቅሽ ልቤ በፍቅሪያ ጠመቅሽ ዓለም በእጅ ምን ይጎልብኝ ፍቅረ ንግሥት አንቺን አድሎኝ መርጦኛ ነፍሴ በምድሪያ ጸደቅሽ ልቤ በፍቅሪያ ጠመቅሽ ዓለም በእጄ ምን ይጎልብኛል ፍቅረ ንግሥት አንቺን አድሎኝ መርጦኛል የሕይወት የብርሃ የጨለማው መብራት አንቺው መሆንሽን ልግለጸው በመግባት ላንተ ትሁን ብሎ የፈጠረልኝ ላክብር ላመስግነው አንቺን ያደለኝ ትታደም ስሬ የአንድ ሕይወቴ ግንባር የስትንፋሴ ስትንፋስ ነፍሴ ነፍሴ ነፍሴ ኮነሽ ትታደም ስሬ የአንድ ሕይወቴ ግማሽ የስትንፋሴ ስትንፋስ ነፍሴ ነፍሴ ነፍሴ ኮነሽ ነፍሴ በምድር ያጸደቅሽ ልቤ በፍቅር ያጠመቅሽ ዓለም በእጅ ምን ይጎልብኛል ፍቅረ ንግሥት አንቺን አድሎኝ መርጦኛል ነፍሴ በምድር ያጸደቅሽ ልቤ በፍቅር ያጠመቅሽ ዓለም በእጅ ምን ይጎልብኝ ፍቅረ ንግሥት አንቺን አድሎኝ መርጦኛል ልብሽና ልቤ እዩ ሲናበቡ አምላክ አንድ አድርጎን በኪነ ጥበቡ የጸሎት የምላሽ የስለቴ ስምረት እንኳን ባንቺ ካሰኝ በልዩ አይነት ትርታ ደም ስሬ የአንድ ሕይወቴ ግማሽ የስትንፋሴ ስትንፋስ ነፍሴ ነፍሴ ነፍሴ ኮነሽ ትርታ ደም ስሬ የአንድ ሕይወቴ ግማሽ የስትንፋሴ ስትንፋስ ነፍሴ ነፍሴ ነፍሴ ኮነሽ ነፍሴ ነፍሴ ነፍሴ ኮነሽ ነፍሴ ነፍሴ ነፍሴ ኮነሽ ነፍሴ ነፍሴ ነፍሴ ኮነሽ